ማለት ስለሆነ
ሰላም ሰላም ጤና ይስጥልን ቤት ቤት ሄሎ ነው።
ጤና ይስጥልን ቤት ቤት እንትን አሁን ዜሮ ሶስት የት ጽፌ እንትን ስልክ ነው መሰለኝ ምን አልከኝ አባት ድምፅህ ይቆራረጣል
አሁን ሰጠሽኝ እንትን መልእክት ጽፌ ነበር እሺ ምን ነበር የጻፍከው
እንትን እዛ ላይ በዜሮ ሶስት የተሆነ አልሰጠ አዎ ዜሮ ዘጠኝ ዜሮ ሶስት አርባ ሰባት አርባ ሰባት እዛ ላይ ነው ምን ነበር የላከው ስም ማን ነው እቸኩ የሚጻፍለትን ስምና የሚጻፍለትን ስም እሺ።
ቀኑንና ሰነድ ካለ ሰነዱ ላኩልኝ ብዬ በቴሌግራም አ እሺ ማን ነው የሚለው ስምህ ቴሌግራም ላይ ስሙን እሸት የፈረደ እሺ ሊያው እየሆና ክፈችና አዛዩ እሺ አንዴ ጠብቀኝ አዎ አዎ አየሁት አሁን ነው አይደል የጻፍከው
አሁን የጻፍ
እ- እሺ በቃ አይቼዋለሁ እሺ ችግር የለውም ይመለስልሃል
በሉና ያለውን ነገር እንትን በሉና
እሺ ቶሎ ችግር መክፈት ሰው የለውም እንትን እያለኝ ስለሆነ እያስቸገረኝ አ
እና እንትን በሉልኝ ቶሎ ሰው እየመጣ እየጨቀ አዲስ አይደለክማ አዲስ ነክ እንዴ
ነው ሰው የህዝቡ ስለለ ስለሆነ ጨዋታው እ እና ጨዋታው ወጣቱ ክፈት ክፈት እያለ በጣም እንትን ጎ- እየመጡ እንትን እያሉ ስለሆነ ለዛ ነው።
እሺ እሺ ይመለሳል እሺ እኔ እሺ